Hello አቤት ጤና ይስጥልኝ።
አብሮ ይስጥልን።
ከወደ አይክል manufacturing ነበር የምደውልልሽ።
ማን አልሽኝ?
ፋሲክ ፋሲካ ነሻ?
አዎ እም፣ ነገ ሁለት ሰዓት ላይ የጽሁፍ ፈተና አለሽ በ junior accountant ነት ለቡ መብራት ኃይል አርሴማ ፊት ለፊት
ቦታውን የት አልሽኝ?
ለቡ መብራት ኃይል አርሴማ ፊት ለፊት ወደ አይክል manufacturing
ወደ መገናኛ ነው።
አይደለም የት ነው?
ወደ ሀና ሀና ጋርመንት መሄጃ አካባቢ
ሀና ማለት ወደ ኮተቤ ያለችው አየር ወይስ ጤና ወደ ሌ ነው። አየር ጤና ምናምን ይዘሽ እም፣ በአየር ጤና ነው የምመጣው።
እሺ፣ በአየር ጤና ሆኖ ቦታውን ማን አልሽኝ?
እ፣ ወዳ ባይክል manufacturing ነው company ው። ቦታው ደግሞ ለቡ መብራት ኃይል ለቡ አርሴማ ፊት መብራት ለፊት።
እሺ፣ ለቡ መብራት ኃይል አርሴማ ፊት ለፊት።
አዎ ሁለት ሰዓት ጠዋት የጽሁፍ ፈተና።
እሺ፣ ወደ አየር ጤና ብንመጣው። እሺ፣
አዎ እሺ፣
መልካም ቀን።
እሺ፣ አመሰግናለሁ።
ችግር የለውም።